ቦሮ ነኝ በኮምለጦ።
እሺ አንድ እንትን ፈልጌ ነበር ካሸርኮት ድንገርሽ ነው።
እሺ
እሺ አስር አስር ሰማንያ ሰማንያ ዘጠና ስድስት አስራ ስድስት
መቼ የተቆረጠ ነው?
ትናንትና
ስድስት ጨዋታ ወጥቶብሃል። እሺ ሎስት ነው።
እሺ ሌላ አለክ?
አስር እሺ ሀያ ሰማንያ ሁለት ሰማንያ ሁለት ሀያ አርባ ስምንት
እም፣ እሺ የኛው ደግሞ አራት ጨዋታ ነው የወጣው።
እሺ አንድ አለ ደግሞ ይቅርታ እሺ ችግር የለም። አስር አስር ሰማንያ ሁለት እሺ አስራ ዘጠኝ አርባ አምሳ ሰባት አምሳ አራት አስራ ዘጠኝ አስራ አራት አምሳ አራት አምሳ አራት
ይሄኛው ደግሞ ሰባት ጨዋታ ነው የወጣው።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ